ሪፖርት በኮም ልርዳውት ምንም ቴሌግራም ላይ ልኬ ነበረ ስቆርጥ እምቢ ብሎ ምታይልኝ
ማልበል ቴሌግራም ስሞትን
እ ማልበል ቴሌግራም ስሞትን
ምን አልሽኝ? ያሰራ በቴሌግራም ስሞትን ማልበል
አቡሽ
አቡሽ የእን- የእናንተ ፔጅ ላይ ገብቼ ነው እንትን የለ ወይስ በዚህ ቁጥር ነው?
እሺ ማን ነው ስሙ ቴሌግራሙ?
አሁን ነው የላኩት። አቡሽ ነው የሚባለው። ጠብቅሽ
አዎ፣ ቆይ እ አቡሽ የሚል አላገኘውም። ስልኮትን ይንገሩኝ።
ሰላሳ ሰባት
ሰላሳ ሰባት አስራ አንድ አስራ ሁለት ዘጠና አምስት
ዘጠና አምስት ምንም አልተላከም እኮ
በ- በዚሁ ቁጥር ነው ወይስ በ- እኔ እኮ ቴሌግራም ቻ- እንትኑ ላይ ነው የላኩት።
hi ብዬ ልኬለታለሁ።
እሺ ባይሆን